Hello
አቤት ጤና ይስጥልን ከ We Plus Solution ነበረ ምደውልሎት እ ከዊ ፕላስ ሶሉሽን ነበረ ምደውልሎት እኛ ውስጥ We Plus Solution app ላይ ተመዝግበው ነበረና እ
አልተመዘገብኩም።
ተመዝግበሃል የሚል system ላይ እንደዛ ነበረ እንትን ምለው
ተሳስተሽ እ እ
ተሳስተሽ ነው።
እሺ አመሰግናለሁ።